Hello ጤና ይስጥልን።
ሰላም እንዴት ነው?
አለን። እንዴት ነህ?
cashier code check እንድታደርጊልኝ ፈልጌ ነበር።
እሺ ንገረኝ።
አስራ አንድ ሰላሳ ዘጠኝ እሺ
ዘጠና ስድስት ሰማንያ ስምንት
lost ነው። እሺ
ስንት ነው? ልስቷ ሶስት
እ ሶስት
okay
ሶስት ሶስት አባ ልንገርሽ፣ ሌላ ነው።
እሺ ንገረኝ።
አስራ አንድ እሺ ሰላሳ ዘጠኝ እሺ ሰማንያ ስምንት እሺ ስልሳ ሶስት
ይህ ያላለቀ ጨዋታ አለው።
ግን እስካሁን lost አልሆነም።
እስካሁን right ነው፣ አረንጓዴ ነው። አዎ።
ስንት ጨዋታ?
ሶስት ሶስት ጨዋታ right ተናል።
አዎ።
አይ አንድ ላስቸግርሽ።
እሺ ችግር የለም ንገረኝ አባ።
ኧረ ሰማንያ አስራ አንድ አስራ አንድ ሰላሳ ዘጠኝ አስራ አንድ ሰላሳ ዘጠኝ ሰላሳ ዘጠኝ ዘጠና ሶስት እሺ ሀያ ሶስት
አንድ ቀይ ያለው አንድ አረንጓዴ ያለው ሌላ ያላለቀ ጨዋታ አለ።
እሺ እናትዬ አመሰግናለሁ።
እሺ መልካም ምሽት። እሺ እሺ እሺ